હલો હલો હલો હા ሰላም ነው?
እንዴት ነሽ አለ እንዴት ነህ?
ሰላም ሰላም ነኝ ይኸው ሲቲ ብር ብር ወጣው እሺ ከዛ ደግሞ አይገባም ንገረኝ።
በስልክ ስልክህን አልሆነም።
ዜሮ ዘጠኝ አስራ አምስት እሺ
አስራ አምስት ሀያ ሶስት እሺ
ሰላሳ ስድስት እሺ
ሰላሳ አምስት መጨረሻ ስንት አንድ አርብ ጊዜ ነው ያው ዛሬ አይደለም
ሰላሳ አምስት ነው መጨረሻው።
አ ዛሬ አይደለም ግን
ዜሮ ዘጠኝ አስራ አምስት ሀያ ሀያ ሶስት ሶስት እ ሰባ ስድስት እ ዘጠና ስድስት ሰላሳ አምስት መጨረሻ መቼ ነው?
አርብ ጊዜ ጅምዓ ጅምዓ የሰባት
ለጁሙአ ነው።
አ ጅምዓ ጊዜ ማለት ነው በዚህ ሰዓት ነው
ችግር የለውም። እሺ። ምን ቀን ላይ ነበረ?
ያ ጁሙአ ጁሙአ ምን ቀን ላይ ነበረ? በስድስት ማለት ነው።
በስድስት ወይ ሰባት ነው ዛሬ ስንት ነው ዛሬ በይሉኛል ዘጠኝ ነው። በስንት ነው ማለት ነው?
ስድስት ነው ስድስት ነው አራት ምን አራት ሰባት ዳና ቁጥ ጥረ
ሌላ አ ስንት ብር ነው ወንድሜ?
አያብ ሀያ ሀያ ብር ገብቶልሃል። እሺ ገባ በስልኩ የለማ በሰባ ገብቶልሃል። በቻፓ ነው
ገ- የለማ ደስ ታወታ ዛሬ ዛሬ ነበር
ግን ገብቶልሃል።
እሺ ምን ላድርግ ብር አይገባም እ፣ ገባ እያለ ነው ማለቱ ተጫውተህበት ነው። እሺ ወንድሜ ተጫውተህበት ነው። hello ይሄ ይሄ አይደለም በስልኩ የወሰደው ይሄ አይደለም እኮ ገባኝ፣ ግን ተጫውተህበት ነው እንጂ ገብቶልህ ነበር።
ገብቶ ነበር ግን አጫወተ አዎ።
ብር እሺ balance ለማ ዜሮ ዜሮ ነው ምን ላድርግ
hello አ መቼ እንደገባ ወይ ልንገርህ?
አ መቼ እንደገባ ልንገርህ ወንድሜ?
አ ንገር
በስድስት የዛኑ ቀን ነው የገባው።
አዎ ገባው ግን balance ዜሮ ዜሮ ነው እስካ እስካሁን
እኮ ተጫውተህበት ነው brother።
አ የ- አይጫወትም በ አይጫወትም በብር እንዴት ስልኩን ነገር አይ ስልኩንማ ነግረኸኛል እኮ እየወሰድከው ማለት ነው።
አ
ስልኩ የወሰድከው balance ኡ ዜሮ ዜሮ ነው። በሱ ስል ይጫወት ነበረ እስካሁን ዜሮ ዜሮ
ቆይ ምን እንደተጫወትክ እነግርሃለሁ። እሺ
አይጫወትም። ስልኩ አዲስ ነው አ፣ የወሰድከው ማለት ነው።
ይኸው ልንገርህ ገና ወንድሜ እ
ይሄ መጀመሪያ ስድስት ብር ነበረ አይደለ?
እ ከዛ ወደ bet bet ስታስገባ ሀያ ስድስት ብር ሆነ። ከዛ በአንድ ይሄ የትናንት አ፣ ይሄ የዛሬ ነው። የትናንትና የተሰራ አይደለም ነው ግን የስድስት ነው። ከፈለግ transaction ኡን screenshot አድርጌ ልላክልህ እሺ ቴሌግራም እሺ ላይ እሺ እሺ እሺ ቴሌግራም ላይ ልላክልህ።
ትግረም አዎ።
ያንቺ በስድስት ተጫውተህበታል። በአንዳንድ ብር በስምንት ብር ምናምን እያደረግሽ ሀያ ብር እም
ተጫውተህበታል።
እም ሄላ
እም ወንድሜ ይሄ ል- ምልክልህ ከሆነ screenshot አድርጌ ልክልሃለሁ። እሺ ብሩ እሺ።
ተጫውተህበት ነው ያለቀው
እኔ መቼ ትጫወት ነበር?
እኮ ልላክልህ ቴሌግራም ላይ
የስልኩ አንድ ላይ screenshot አድርጌ ምናልባት password ህን የሚያውቅ ሰው ካለ ወንድ